አሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቢጃ ኢትዮጵያ ነው የምደውልልዎት። ካዛንቺስ በአስራ ሰባት ነው በአስራ አምስት ነው አይደለ?
አ
አዲስ የቢጃ የመለያ ቁጥር ልከን ነበረ። ደርሶታል text?
message አላየሁትም።
እሺ አሁን ልንገረው የያዙት ምናልባት ካልገባሉት እስኪ ቆይ አትይ። አሎ እንትን እንዳትል። ኧረ አልደረሰኝማ።
እሺ ልንገረው የያዙት ቁጥሩን አሁን እሺ ንገሪኝ።
ሀምሳ
ሀምሳ ዜሮ ዜሮ ዜሮ ዜሮ አስራ አራት ዜሮ ሰባት አስራ አራት ዜሮ ሰባት ሰባት አዎ
እሺ ምን ላድርገው ይሄንን?
ይሄ የደንበኝነት የመለያ ቁጥሮት ስለሆነ የያዙት እሺ ሀምሳ ዜሮ ዜሮ አስራ አራት ዜሮ ሰባት አዎ ልክ ነው እሺ አመሰግናለሁ።